ጤና ይስጥልኝ ሁሉ ስፖርት ነው፣ እባክዎ ምን ልርዳዎት?
ጤና ይስጥልኝ
አብሮ ይስጥልን።
ብር withdraw ለማድረግ ነበርና ቴሌ ብር የለም ማለት ቤት ነው።
እሺ፣ በዚህ ስልክ ነው?
አ- አይ በሌላ ስልክ ነው።
እሺ፣ በዚህ ስልክ ደውለን እናሳውቆታለን። አሁን በደወሉበት ስልክ ደውለን እናሳውቆታለን።
okay እሺ።
system update deposit የተደረገ ስለሆነ ነው።
አ?
system ኣችን update የተደረገ ስለሆነ ነው። እሺ፣ okay እና ዛሬ ይሰራል?
ባለለበት ሰዓት ላይ ደውለን እናሳውቆታለን።
እሺ።
መልካም ቀን።